ሄሎ ጤና ይስጥልኝ ቃል ኪዳን ገበሽ ትቤት ምን ልርዳው?
አሁን ደውዬ ነበርና
እሺ
አንቺ ራሱ ነሽ
እ ማንን ነበር ያዋሩት? ይቅርታ ማናጀር ማናጀራችን ዋናው እሺ፣ አንዴ መስመር ላይ ጠብቁኝ።
አዋይ ቴሌግራም ላክልኝ አንተን አገኛለሁ ብላ ነበር አገናኝ እሺ ልካያላታል?
አሁን ልክ እልካለሁ እሺ በቃ አሳውቃታለሁ። እሺ
ጠብቅ አየር ላይ ወይስ እዚህ ጋር እኮ ቴሌግራም ላይ በዛው ትመልስላለች ወይ?